ሄሎ
ሄሎ ሰላም ጤና ይስጥልን።
ሰላም።
አለን ምን ልርዳዎት?
የቴሌውን አገልግሎት ስላልገባኝ ነው።
ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማት ያገኛሉ። ኮከብ ዘጠኝ አዎ።
ሰማንያ አምስት መሰላል ብሎ ይደውሉና
ስንት?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው
እሺ ኮከብ ሰማንያ አምስት ዘጠኝ ሰማንያ አምስት መሰላል
አዎ፣ ዘጠኝ ሰማንያ አምስት መሰላል።
አ
እሺ አመሰግናለሁ።
ኮከብ ዘጠኝ ሰማንያ አምስት
እሺ አመሰግናለሁ።
እሺ መልካም። እሺ።